ሄሎ
ሄሎ ሰላም ነው እናት?
ሰላም ጤና ይስጥልኝ። አቤት ምን እንርዳዎት?
ከባሞት በእናንተ ወደ እንትን ልክ የነበረ ወደ ቴሌስ አየር ላይ ቀረቡ።
አባሞቶች ወደ እኛ እየላኩ አይደለም እና ውጅዶ ወደ እኛ እየላኩ ስላልሆነ እነሱ ጋር ይደውሉና አፕሩቭ ያስደርጉ በቅድሚያ እሺ።
እነሱ እንዴት ነው የሚያደርጉት?
እነ- እነሱ እንዴት ስልክ አናነሳም አሉ። እንትኑ ደግሞ በክብ ነው ያደረገው ምልክት፣ የብሩ ምልክት
እስቲ check ላድርግሎት ግን እየተላከ ስላልሆነ በቴሌብር ነው
አዎ አይ ወደ ከባሞት ወደ ቴሌብር ልልክ ስል ነው አየር ላይ ቴሌብሮች ጋር ደወልኩኝ። አየር ላይ ነው እንትን አልገባም እነሱ ጋር እስቲ ዜሮ ዘጠኝ እሺ ንገር
ዜሮ አምስት ዜሮ አምስት ሀምሳ ስምንት ሀምሳ ስምንት ስልሳ ስድስት
እ? ስልሳ ስድስት ነው ያልኩት አዎ ስልሳ ስልሳ ስልሳ ስድስት አርባ ሶስት አዎ አልመጣም ከባሞሶች ስለዚህ እነሱ ጋር ይደውሉ እሺ ወደኛ እየላኩ አይደለም withdraw በቅድሚያ እነሱ ጋር ይደውሉላቸው እነሱ ጋር በምንድን ነው የሚደውላቸው?
እ? እ?
በ- በምናቸው ነው የሚደውለው?
ዜሮ ዘጠኝ ሰባ አራት ስልክ ልስጦት ዜሮ ዘጠኝ ሰባ አራት ዜሮ ዘጠኝ ሰባ አራት ሰላሳ አራት ሰላሳ አራት አርባ አራት አርባ አራት አርባ አራት አርባ አራት እሺ thank you እናመሰግናለን እሺ መልካም ቀን